ኃይላም እሱሽ ወይ ሪቦ የእንትና ምን ሆኖበት ነው?
የማ አቤል አቤል አቤል አንዱ አለም ጂንካ እንጀም ተስተካክሎለታል መሰለኝ። ደቂቃውን አለች ምን አለች?
አይ አሁንም ያው ነው ምናምን ነገር የሚል ነው የጻፈው።
ደቂቃውን እ፣ አሁንም ያው ነው አላ። ከዛ ከሉክ ፋይል ላይ እንየው ወይ ብሎ ጽፏል። ምን ነበር ያያችሁለት?
እንጀ ቅድም እኔ ዝም ይለኝ ደቂቃውን ምናምን ነው የውሻ የለት የነበሩ እሱማ ያ የእንትና የዮሐንስ ሾፕ ምናምን የዮሐንስ ወፋ እሱማ ተስተካክሎለታል። ሐምራዊ ሌላ ሾፕ ምን ነው አለ?
የሚለው ሐምራዊ እ?
ሾፕ እ?
ነው የሚለው ሐምራዊ ሾፕ ሐምራዊ?
አንድ ምናምን ኦኬ እንትን ነው እሱ ፕሪንተሩን እንትኑ አስተካክለው ቢሆን ፖርቱ ልክ አይደለም ነው የሚለው።
አዎ አዎ እንትን ነው የሚለው ምንድነው ፕሊስ ኢንሹር ዳት ዩ ሰሌክት እ።
ፋይል ሪፖርት አሁን እንትኑ ነቃቅለህ እንደገና ስልከውና ፕሪንተሩን ቼክ አድርጎ እ።
ከዛ ፕሪንተሩ- ኢንስታሌሽን እንሰራለታለን። አዎ የተሰካበት ፖርት አለ አይደል ገመዱ ምናምን እ፣ እሱም ሊሆን ይችላል። እሱን ቼክ አድርጎ ቢሆን
እሺ ከእንደገና ዝም ብለህ ነቃቂውና ደግመህ ሰካው ቢሆን እኔ ነኝ የምነቃቅለው
በይኒ ላይ ስትነቂዋለሽ
እሺ ሌላ ደግሞ ምን ነበረ? ሌላ ምን ነበር ልጠይቅህ የነበረው? የእንትና የፍቃዱ ዛሬ የተላከ አንክሊም እንዳልከፍትልኝ አለኝ እያለ ነው።
ኤግዛክትሊ ምናልባት የሰባት ቀን ያለፋቸው ሊሆን ይችላል። አሁን ለምሳሌ ግን መሀል ላይ ያሉት እንትን- ምናምን ፕሮባብሊ ይሰራለታል።
የሁለት ነው ሁለት የዛሬ ሳምንት ማለት ነው። ግን የሁለትማ ይሰራለታል።
ስታተሱ እንደዛ ነው የሚለው
የሁለት ሆነ ሁለት ዌይት ማለት ሪጀፕሽን ነው የሚለው እ ኤግዛክትሊ ሰባት ቀኑ አዎ ሁለት ሲሆን አዎ አዎ የሆነ ሰባት ቀን ከሆነ ምናልባት እንትን ላይሆን ይችላል። ግን ከዛ በኋላ ያሉት አሁን ለምሳሌ ከሶስት ጀምሮ እርግጠኛ ነኝ ይሰራለታል።
የሶስት ከፍሎለታል። አሁን የሶስት ትኬት እያየሁለት ነበረ።
የሁለት ያሏ ሰባት ቀን አልፎታል ማለት ነው። ሰባት እ።
ቀን ሲያልፎ ነው ለምንድነው ሳያልፍ ማስልኩላቸው? ሶዶ ነው ደቡብ ነው።
የማውቀው እግዚአብሔር ምን ይሻላል? ምን እናድርግላቸው?
ትቀጣላችሁ። እሺ በቃ